ጤና ይስጥልን።
እንዴት ነሽ? ሰላም ነው? ሄሎ ጤና ይስጥልን። ምን ልርዳዎት?
አንድ Corolla B ዜሮ ዜሮ B ዜሮ ሰባት ዜሮ ዜሮ የሚል ማለት ነው እሺ፣ የተለቀቀ እሱ ነበር አለ እንዲያው ነው ሁለት ስንት ሰባት
ምን አይነት color ነው?
khaki color ሁለት ነጥብ ስምንት
ሁለት ነጥብ ስምንት
አ እ አንድ ሚሊዮኑን ከባንክ ጋር ያገናኘዋል ነው አዎ አንድ ነጥብ ስምንት ካሽ
እሱ ነው ምክንያቱም የለውም ግጭት የለውም
ወይ የፊት እየሰማሁት ነው።
እኮ ግጭት ምንም የለውም እ ንጹህ ነው ወይስ የለውም።
አለው?
ንጹህ መኪና ነው።
እሺ የት አካባቢ ነው ያለው?
መስቀል ፍላወርና ፓስታ ነው የምንገኘው። ሲመጡ ይደውሉልን።
እኮ መኪናው የት ነው ያለው? ሁለቱም ቦታ ነው ያለው?
እሺ ቁጥር ልስጦ ዜሮ ዘጠኝ አስራ አንድ እ
ሀያ ስድስት እ ዜሮ ዘጠኝ ዘጠና
እሺ ሌላ ኤሌክትሪክ አላችሁ እንዴ? ከባንክ ጋር የሚያያዝ እ
ሄሎ ምዘን ወይዬ
እሺ
እሺ